ሄሎ ሄሎ አቤት ድምፅህ አይሰማም እሺ baby ዬ ምን አልከኝ ድንቅ ልጆች ፈልገህ ነው ምን ለማድረግ ለመመዝገብ ስንት አመትህ ነው የአስራ አንድ አመት አይቻልም እሺ አምስት አመት እና ከዛ በታች የሆኑ ልጆች ጎበዝ ልጆች ጥያቄ መመለስ የሚችሉ ተሰጥኦ ያላቸው ልጆች ነው ማስመዝገብ የሚቻለው የአስራ አንድ አመት አይቻልም እሺ እሺ አመሰግናለሁ እሺ